ሰላም ለኪ ማርያም ድንግል ንጽሕት ሰላም ለኪ ማርያም ድንግል ንጽሕት ያችን እርግብ ያችን ወላላ ፍጥረት በሰላምታ እስኪኖዝዛ ጥቂት የአምላክና የሰማይ የምድር ፈጣሪ የእርሷ አዝማሪ እዝራና ዳዊት በባሕሪ ቃል ኪዳኗ ማይፈርስባት ነዋሪ እልፍ አእላፍ መላእክት አሏት ነባሪ ያገልግሉሽ ብሎ የሰጣት ፈጣሪ እኛን ይዛ ፍጥረት ዓለሙን መካሪ ወላላዊት ቤዛዊት ዓለም ብፅዕት ከወተት ውዳሴ ስቶን በእውነት ከወለላ ታምርሽ ክሩብ ሲበላ የብርሃን ዘውድ የብርሃን አክሊል ደፍተሽ ድረሽልን በሰረገላ ሆነሽ ይሸሻሉ አጋንንት አንቺን ሲያዩሽ የባቢያላ ግሩም የሆነ ዳመና ላመናት ሰው የምትደርስለት ተጭና